ሊዘጋ ነው። አስራ አምስት percent ነው desktop።
ሄሎ ሄሎ፣ ጤና ይስጥልኝ። ዳፍሊን ስትሆን ነበር የደወልኩልሽ።
አ እሺ
ወደ ቢሮ እመጣለሁ ብለው እንጠፉ።
አ ምንም አልቻልኩም። እረፍት ላይ ነኝና ለዛ ነው ያልሄድኩት።
okay፣ ካልቻሉ እኮ እርሶ ያሉበት ጋር ሰው ልንልክሎት እንችላለን። የሽያጭ አማካሪ አይ እኔ እቺ ራሴ ተ- ተ- ተረድቼ ብዬ ነው። ችግር የለም ሄዳለሁኝ እኔ
መቼ ይችላሉ ብደውልሎት ታዲያ?
ናንቺ መች ልደውልሎት ታዲያ? የሚመቹትን ቀን ያሳውቁኝና በ- ይሄን ሳምንት እረፍት ነኝ። ከዛ በኋላ እኔ እኔ ቢሮ ስገባ ሄዳለሁ በዛ